ወይኔ ኔትወርኩ በፈጣሪ ስም።
hello hello።
ጤና ስጥልኝ ከቢጃ ኢትዮጵያ ነበር የምደውለው።
okay ስናወራ ነበራ።
አዎ እ፣ መስመሩ እየተቆራረጠ ጌ- ስለ gauge ኡ አልሰማሁትም።
ኦኬ ጌጁ ጋር የሆነች ቀለበት ነገር አለች። አሰ እንትን ነገሯ በእሷ ጋር የሆነ እሺ፣ leakage አሁን አለው እሷ እንትን ወልቃ እያለብኝ ወልቃ ሳይሆን በዛ ጋር የሆነ ት- እንትን የሚያስተነፍስ ነገር አለው። ኦክሲጂን ቶሎ ቶሎ እየጨረሰብኝ ነው። ለዛ ነው
እ፣ ወልቆ ነው ማለት ነው አይደለ?
አዎ ያው ከውስጥ ላይ spring ነገር ወልቆ ማለት ነው። እንደዚህ አይነት ነገር ሌላ ጊዜም እንደዚህ አይነት እ፣ አዎ።
ችግር ያጋጥማል። እንደዚህ መጥተው ያስተካክሉልኛል እና ኦክሲ ሲወቱ ቶሎ ነው የሚጨርሰው እንትኑ ጋር ማለት ነው።
እሺ፣ ደንበኛችን ቅሬታውን መዝግቤ ወደሚመለከተው አካል አስተላልፍሎታለሁ። ሌላ ምረዱት ነገር አለ?
ሌላ ምንም የለም። ይሄ አስቸኳይ ስለሆነ እ፣ ሌላ ቶሎ ምረዱት ነገር አለ?
ለመርዳት- ደንበኛችን ሌላ የለም፣ ሌላ የለም።
መስመር ላይ ያሉ ይቅርታ።
ኧረ ኧረ አለው አለው። hello እ፣ ሌላ ምረዱት ነገር አለ?
ሌላ የለም፣ ሌላ የለም። ይሄ ብቻ ነው ችግሩ።
እሺ፣ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
መልካም